በለውጥ የመሰለበት ጥያቄ ትኬት ማስለቀቅ ፈልጌ ነበርና እሺ
ካሻሪ ልንገር ብዬ ነው።
እሺ ንገሪኝ።
አስራ ሁለት
አስራ ሁለት ሀያ አንድ ሀያ አንድ አስራ ስድስት እሺ
ሰማንያ ዘጠኝ
እሺ ቦነስ ሰጥቶሻል። እሺ ሁለት መቶ ብር
እሺ አመሰግናለሁ።
ችግር የለም።